ಕೊಡ್ತೀನಿ ವಾಪಸ್ ದುಡ್ಡು
ላይ ላይ ቀረ እንዴ እናት ዲፖዚት ለማድረግ ከቴሌ ብር አይ አልቀረም
አይመጣም ግን ክሮም ላይ ቼክ አድርጌው ሎጊን አድርጌ እ፣ ኦንላይን ለመጫወት እሺ አንበስ ሄሎ ካሽ እና ሌላ የለም ቴክኒካሊ የሆነ ቴሌብር ችግር የለም።
ስላጋጠመን ነው ግን አሁን መነሳት ሌላ አማራጭ እንትን ብለናል አሁን በምነግሮት አማራጭ ተጠቅሞ ማስገባት ይችላሉ ከቴሌ ብር ነው አዎ ቁጥር ሰጦታለሁ ወደዛ ቁጥር ያስገቡና ደረሰኙን በቴሌግራም ይልኩልናል
እህ፣ ወደ ከዛኛ እናንተ ማለት ነው።
ሲስተካከል እናሳውቆታለን አዎ አሁን ቴሌግራም ግን ላይ ከን- እናንተ ይልኩልናል ናችሁ deposit የምታደርጉት አዎ እንደዛ እንደማለት branch okay።
እንደ branch ማለት ነው ገባኝ።
ከዚህ ነው ስለዚህ የምናደርግልህ።
ቁጥር ላኪልኝና ቁጥር ልንገሩት የያዙ
እሺ ትችላለህ።
ዜሮ ዘጠኝ ሰላሳ ሁለት ቆይ አንዴ ሰላሳ ሁለት ሰላሳ አምስት
ወይኔ ጉዴ አንተ አይጽፍም ይሄ በስልክ ያዝሽ sorry ሰላሳ ሁለት ሰላሳ አምስት አ አስራ ዘጠኝ አ ሰላሳ አስራ ዘጠኝ ስልሳ ስድስት
በዚህኛው ነው ገቢ ማድረግልሽ ማለት ነው።
አዎ ፍትሐ አምላክ ከዛ ማርዬ በቴሌግራም- ነው የሚለው
ማን ሚል ፍትሐ አምላክ ማርዬ ፍትህ አምላክ ማርዬ።
አዎ ወደዚህ ያስገቡና የቴሌግራም ቁጥር ደግሞ የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ሰባት- ስምንት አስራ ስድስት እም ሰላሳ ዜሮ ስድስት
okay screenshot አድርጌ ልክልሻለሁ። በዚህ በቃሽ እሺ